እንጂ ኢትዮጵያ ትገኝ እባክዎን ምንደርጃው
አሁን አግዤ ነበረ ታዘብኛል።
መስመር ላይ አሉ? አይሰማም ደንበኛቸው። መስመር ላይ ኖት? አይሰማም ድምጾት።
አዎ አሁን ታዞልኛል። draft machine ሰራተኞች
draft draft ተበላ አዎ ማሽን ተበላሽቶብኝ ብዬ አዝዤ ነበረ።
አሁን ደውለው ነበር? መቼ ነው አዎ አዎ የደወሉት?
አዎ አዎ አዎ ደውሎ ደውዬ ነበር።
መቼ መቼ አሉኝ?
አሁን አሁን አሁን አሁን አዎ እሺ፣ አንዴ መስመር ላይ ጠብቁኝ።
እ።
መስመር ላይ ያሉ ደንበኛችን አዎ አለ አለ አለ አዎ ተመዝግቦሎታል። አሁን ተመ- ተመዝግቧል። አ?
አዎ ተመዝግቧል። አዎ
እሺ እሺ ተመዝግቧል። የተ- ታ- ታዞልኛል።
አዎ draft machine ነው የ maintenance አዎ ነው።
በቃ ሶስተኛ ቀን እኮ ነው። ለዛ ነው። እሺ እሺ ያስጨነቁ እሺ መዝግበንሎታል። ሌላ የምረዳዎት ነገር ይኖራል?
አዎ በቃ ብቻ እሱ ብቻ ነው።
እሺ፣ ሶስተኛ ቀን ነው።
እሺ። ስለ አገልግሎቱ ያለዎትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ እሺ እሺ እሺ